Hello ጤና ይስጥልኝ አቤኔዘር አብሮ ይስጥልኝ ከዊፕላስ ሶሉሽን ነው የምደውለው እኛ application ላይ ተመዝግበው ነበር
አ እ አሽከርካሪ ኖት ወይስ አዎ ተጠቃሚ አሽከርካ- አሽከርካሪ እሺ አሽከርካሪ ከሆኑ እ የምንፈልጋቸው document ነበረ እንዲልኩልን ነው ምን ምን መንጃ ፍቃድ ንግድ ፍቃድ እ ፎቶ ኢንሹራንስ ሊብሬ እና መኪናው ደግሞ የኪራይ ከሆነ የኪራይ ውል
Okay እሺ እ ስልክ በምን ወይ- ላክላችሁ ስልክ ቁጥር ልስጦት
አ text ዜሮ አድርጊ እሺ እነታ
እሺ እሺ ልዩ ስለሚያደርገን ሰምተዋል
እ እ ልዩ ስለሚያደርገን የኛ አገልግሎት
እ ምንድን ነው አስር ሬንጃ percent አስር ኦ percent wow wow ሰምቼዋለሁ እሺ እሺ
እሺ እልክልዎታለሁ በቃ